አቤት ሄሎ፣ ሰላም ጤና ይስጥልኝ።
እግዚአብሔር ይመስገን።
የአቶ ዳዊት ስልክ ነው?
እ አቶ ዳዊት
አይደለም ዳዊት ከበደ
ዳዊት ከበደ እህ
የሚባል ልጅ አለኝ።
OK። ከ STEM for እ?
Kids ነበር ከ STEM for Kids ነበር የምደውልልህ።
እ STEM STEM for Kids የልጆች የ programming center።
እሺ
እሺ ዳግምን ዳግምና አምራን የ July ላይ summer camp class ወስደው ነበር አይደለ?
አዎ፣
እንዴት ነበር ቆይታቸው?
በእውነት እኔ ብዙ እንትን የለኝም።
OK አንድ ስልክ ልስጥሽ እሺ፣ ደስ ይለኛል።
እ ስለ እነሱ የሚያውቅ የኮምፒውተር ምናምን ነገር ነው አዎ አዎ computer programming class ነው።
ዜሮ ዘጠኝ ዜሮ ዘጠኝ አስራ ሁለት እሺ
ስልሳ አራት ስልሳ አራት
ስልሳ አራት አልሽ አዎ ብያለሁ።
ሀምሳ ስድስት ሀምሳ ስድስት ሀምሳ ስድስት ዘጠና
ሀምሳ ስድስት ዘጠና No no ሀምሳ ስድስት
ዜሮ ዘጠኝ አስራ ሁለት ስልሳ አራት ሀምሳ ስድስት ዘጠና ዘጠና እሺ አ።
በጣም አመሰግናለሁ። መልካም እዛ ቀን።
ይነግርሻል። እሺ አንድ